ሄሎ hello ጤና ይስጥልን።
ሄሎ hello ጤና ይስጥልን።
አ ጤና ይስጥልን።
አብሮ ይስጥልን።
ከ Flintstone ነበር የደወልኩሎት።
አ ከ Flintstone Homes
okay፣ እሺ። ስቶ ከዚህ በፊት ስለ አክሲዮን ጉዳይ አውርተን ነበር እና ወደ ቢሮ ብቅ እላለሁ ብሎን ነበረ።
okay። አዎ፣ ልክ ነሽ። ያው ሁኔታዎች አዎ፣ ሁኔታዎች
እም
ያው ሁኔታዎች አልተመቻቹ አጋጣሚ ግጭቶች ሲከሰት
Okay፣ በዛ አጋጣሚ እደውላለሁ።
እሺ፣ እሺ ደውሉን። መምጣት ካልቻሉ ግን ሰው ልልክሎት እንችላለን ያሉበት ቦታ ድረስ።
እደውላለሁ።
እሺ፣ እሺ።